አይንሽን እንዳለ ጋርዶኛ ትራዳ ትዝታሽ ይኖራል ዛሬ ከኔ ጋር ሳልምሽ በናፍቆት ተኝቼ ባሳቤ ቀይ ባህሩን ዞሮ ይመለሳል ልቤ ሽኮሪና ክሳብ ስረኽ በቂ ሰላም ኩንለኺ ፍያሜታ ብሌን ዓይነይኺ ሰላም ኩንለኺ ልቤ ኖራል እንጂ እንደተከፋ ፍጹምን ያልቆርጥም ባንቺ ተስፋ እጠብቅሻለሁ አንቺ ደና ዛሬ እንደገና